ሌላ አቤት አለው እግዚአብሔር ይመስገን እ እ እሺ
ስኬቷን ሰራልሽ?
ስኬት እኮ ስፖርት ማለት ነው ባላንስ ይቆጥራል እያወጣልኝ አይደለም ግን ቅድም የላክሽልን እኮ የቨርቹዋል ነው አይደለ?
እ እ ቅድም አይደለም የላክሽ- ቅድም የላኩልህ ነው ግን እኔ ሶስትና የነገረችህ መስሎኝ እኮ ነው
አይ፣ እኔ አሁን ቅድም የቨርቹዋል ነው ቼክ ያደረኩት። እስኪ የስፖርቱ ላኪልኝ እንዲስኩንና ሌላ ምኑ ልላክልህ ኢንግሊሽ ላኪልኝ የማይሰራልሽ እንግሊዝ ልላክልህ ምንድን ነው የማይሰራልሽ?
ይኸውልህ ትኬቱን ማለት ነው ኮዱን አስገብቼ እም፣ እ፣ ከዛ ባላንስ ይቆጥራል ወረቀቱን አላወጣልኝም። አሁን አንድ ትኬት በመቶ ሀምሳ ብር ያዘዝኩት እዛው የቀረ አለ።
አሁን እየሰራልሽ ነው ግን
አሁን ከዛ በኋላ አንድ ትኬት ስሞክር አወጣልኝ። ከዛ በፊት ግን አንዱን አላወጣልኝም።
OK፣ የማያገለግለውን አውጪው። በቃ ያላወጣልሽን የማያገለግለውን አውጪውና አዎ በዛም ስሞክረው የማያገለግልም በሚለው ስሞክረው እምቢ አለኝ። print ስለው አልወጣልኝ።
እሱም ኢንግሊሽ ላኪልኝ check አድርግልሽ።
እሺ